Hello? Hello?
Hello
አቤት Hello
አቤት አቤት።
እ፣ የ- የሁለቱም ሰዎች አሁን ነው የምታስቆርጡት?
አዎ አሁን አንድ ቆረጥ ቆረጥኩኝ።
Hello በእሷ ስልክ ነው ያልኩት። Hello
አዎ እሱ መቶልኛል።
እ?
ወይ
መጣልሽ? እሱ አዎ።
እህ
ይቆራረጣል።
የእሷ ደርሶኛል።
ደረሰሽ? አዎ አዎ። አይ እየቆረጥኩ ነው የሌሎቹ ነው።
አዎ በራሳቸው ስልክ ስለሆነ ያው እነሱ ጋር ይሄዳል አ መልእክቱ ድምፅህ እየተሰማኝ አይደለም። ለዛ ነው።
እ፣ መልእክቱ ይሄዳል እነሱ ጋር አይደል? message ኡ hello